ሰላም hello ሰላም ሰላም ጤና ይስጥልኝ ቴሌብር
አዎ
ምን ልርዳዎት?
አይ በጉጉት እና አቤት አቤት ሂሳብ አዎ ነበር
ሂሳብ ተቆርጦብዎት ነው?
አይደለም እ እዛው message ገብቶ ነው?
የምልከው
እሺ message ኡ ቴሌቪዥን ይባላል ቴሌቪዥን game ነው game ኦቹን ሲጫወቱ ሽልማቶች አሉት ኮከብ 985 መሰላል ብለው ይደውሉ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ አዎ
እ ሶስት ቁጥርን ሲጫኑ ጥያቄና መልስ እድልዎትን ይሞክሩ የሚል ይመጣልዎታል እሱን መርጠው game ኦቹን መጫወት እድልዎትን መሞከር
እሺ
እሺ